Hello hello አቤት አቤት፣ ወይ እ hello ምን ልርዳዎት? ደንበኛ
አሁን እስካሁን አይሰራም። ለምንድን ነው የማያሰራሽ?
ምንድን ነው የማይሰራው?
ለምንድን ነው የማያሰራ? አይሰራም እስካሁን
ምን ሬዲዮውን ነው እ
ሬዲዮ ነው እምቢ ያለው?
አዎ ሙዚቃ አይሰጣም።
እሺ ሪፖርት አድርጌያለሁ። የ system ችግር ስለሆነ ይስተካከላል። ትንሽ ይታገሱን ደንበኛችን።
እሺ በቃ
እሺ፣ ስለደወሉ እናመሰግናለን ማለት ነው።